ጤና ይስጥልኝ ሁሉ ስፖርት ባኮ የምለዳው
Hello፣ ሁሉ ስፖርት ነው ባኮ የምለዳው።
ሰላም ነው? ደህና ነው?
እግዚአብሔር ይመስገን።
አ፣ የሆነ ጥያቄ ልጠይቅ ነበር።
እሺ፣
እ፣ በቅና ማለት ነው ይህን ቀመር ቀምሬ ማለት ነው እም፣
አንድ ጨዋታ ብቻ ነው ከአስራ አራት ጨዋታ የተበላሁት።
እሺ። መጀመሪያ በምን ነበር የተጫወቱት? በቦነስ በተጫወት ብር ነበር የተጫወቱት?
በ- አ?
በቦነስ በተጫወት ብር ነበር የተጫወቱት?
አይደለም በ- በሀምሳ ብር እ?
መጀመሪያ ይሄንን አሁንን የወጣቦትን ማለት ነው መጀመሪያ የቀሩት በምን ብር ነው? deposit ባደረጉት ነው ወይስ በቦነስ?
አይደለም እጄ ቀመር ቤት እጄ ነው እንትን ብዬ አውጥቼ
እሺ፣ ጠቅላላ odd ኡ ስንት ነው?
ጠቅላላ odd ኡ አምስት መቶ ሀያ አምስት ነጥብ ሀምሳ አንድ ነው የቲኬት ቁጥሩን እሺ ንገሩ።
አስራ አራት አስራ አራት
አርባ ሶስት አርባ ሶስት
ሀያ ስድስት
ሀያ ስድስት
ስልሳ አንድ ሀያ አራት
በኦንላይን ነው
አይደለም
እ በኦፍላይን
በኦፍላይን አ እሺ፣ አስተላልፍልዎታለሁ
እ?
አስተላልፍልዎታለሁ። በትዕግስት ይጠብቁ።
እሺ እሺ